ቆራረጠ በጣም
hello አሎ
ጤና ይስጥልኝ።
አቤት
አሪፍ ቤት ነው የምደውለው ደንበኛችን ትናንትና withdraw አይሰራም ነበረ ለዛ ነው
አልተስተካከለለትም ደንበኛችን።
ከሰዓት ነው
እሺ ያንን ለማረጋገጥ ነበር። መልካም ምሽት ይሁንልዎት።
እሺ